ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤ አለው ግማሹ መልሶ ግማሹን አልሰጠኝም።
ምን ነበረ
ዲፖዚት
ዲፖዚት አድርገህ አዎ መቼ አሁን ነው ያደረግከው
ኧረ ከሁለት ከሶስት ሰዓት በፊት
እ ዛሬ አዎ ስንት ብሩ ነው ያልገባልክ
አምስት መቶ አልገባልኝም።
እሺ ይሄ ነው ቁጥርክ ቤተሰቤ ቁጥርህ አዎ አዎ ቴክስት አድርጌልሻለሁ ቴሌግራም ላይ ሚሴጇን ልከልናል
አዎ ቆየሁኝ እኮ የአንዱን ብቻ እኮ አንደኛው አልገባልሽ
እሺ በቃ ብዙ ትራንዛክሽን ቴክስት ስላለ ነው እሺ እንመልስ ስላለን ትንሽ ታቅሽም